hello
አቤት ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እግዚአብሔር ይመስገን።
ቃል ኪዳን እባላለሁ። ምደውልሎት ከግሎሪ real estate ነው።
እሺ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት እርስዎ የመግዛት ወይንም invest የማድረግ ሀሳቡ ካሉት መረጃ ልሰጦት ነበር።
ምንድን ነው ምንድን ነው?
የንግድ ሱቆችና መኖሪያ አፓርትመንቶችን
እሺ እ፣ የሚገዙን ከሆነ ወይንም ፍላ
እህ፣ ፍላጎት ካለ ነው። እ፣ hello ስልኩ ያቆራርጣል። እስቲ ቆይ ትንሽ ቆይ፣ መልሰህ ደውል። የቢሮ ስልክ ነው መሰለህ ደግሞ ስልኩ።
ሄሎ ሄሎ የቢሮ ስልክ ነው ስልኩ። እ፣ ያቆራርጣል። የቢሮ ስልክ አዎ፣ እ፣ ስራ ላይ ስለሆንኩኝ እሺ ኋላ እደውላለሁ እንጂ ስልኩ የሚሰራ ከሆነ ይሰራል። እሺ እሺ